Hello, can you spell Internal Finance? ማለት ነኝ በኮም ልዳውት
Ay, kabajaw ang mila kanyo Dure, watak pa sigret tinarga.
ሄሎ
Hello.
ሄሎ ጤና ይስጥልኝ።
Dure, dure na naka, dure.
ሄሎ
Eh, dure na naka.
ሄሎ ሄሎ
Hello, bitan ka na hello.
ምን አለኝ አልሰማሁም።
Dure na naka, dure.
ብር
Dure na naka, hindi watak pa sigret.
አምቡላንስ ጋር ነው የደወሉት አውቀዋል።
Ha?
አምቡላንስ ጋር ነው የደወሉት አውቀዋል።
ኦሮምኛ ብቻ ነው። አማርኛ የለም። ኦሮምኛ ብ- ኦሮም- ኦሮምኛ ብቻ ነው። አ- አማርኛ የለም።
አምቡላንስ እንፈልገው ነው የደወሉት። ልንፈልገው ነው የደወሉት።
ይሄ አፈልጋለሁ
ምን
ብር ነነቂ አጤሳ አማራ
ይኸውልዎት የአምቡላንስ ስልክ ነው። ከአሁን በኋላ ከደወሉ ስልኩን ለፖሊስ ነው የምንሰጠው። እሺ
አይ እናመሰግናለሁ።
አሁን ስልኩን